እንጃ ምን ፕሮዳክት እሺ አላኩለት ለማላከለት ላኪለት ማኪለት ሄሎ ሄሎ
ሄሎ፣ አቤት ወይ ዳዊት እንዴት ነህ?
ሰፊዬ፣ ሰላም ነው አይደለ?
ሰላም አደርክ አባቴ።
አለን አለን።
አ፣ እዚህ የሆነ ነገር ትላንት ገጠመኝ እኮ እባክህ። እና እሺ ምን ነበረ?
ቤቱ አጠቃላይ ወደ አስራ ምናምን ሲሆን ሰርቶ ነበረ።
እሺ ኦልሞስት ጠዋት ስንመጣ ምንም የለም ልጃቸው።
ብሩ
አዎ ምንም የለም። ይገርማል።
ምን cashier ኦች ይዞ ጠፉባችሁ?
አሁን እ፣ ሀሳብ የሆነብን ምንድን ነው ተጫውታለች አንዷ መሰለኝ እሺ
አንዷ ሳትጫወት አትቀርም። ወደ አስር ወደ አስር ሺህ ሰባት መቶ ከምናምን ብር ሳትጫወት አትቀርም።
እሺ cashier ቱ ላይ ነው እሺ አሁን በዚህ ጉዳይ ልጅቷ ደግሞ አላመነችም። እኛ ደግሞ ምንድን ነው ያሰብነው የተጠራውን እያንዳንዱን ጥሪ ፈልገን ነበር። ሪፖርት ገባ በምን ያህል ብር ሲጠራ እንደነበር ማወቅ ፈልገናል። እንደዚህ አይነት ገንዘብ ሊመጣ የካሸር ነው።
ስንትን ነው የካሸር ስንትን ነው የምፈለከው?
ካሸርቱ ካሸር ስንት ካሸርቱ።
ብቻ?
ካሸርቱን ብቻ ነው ፈልገው። አዎ
እሺ ኤርሚያስ ምን ቆጪ ሁለት የሚለው ነው ኮሎበር ሁለት ኤር- እ? ሁለት ኩሎበር ሁለት ኤርሚያስ ኩሎበር ኩሎበር ሁለት ካሸርቱ ትላንትና የቆረጠችውን ትኬት ልላክል እንዳለ እንዳለ በቃ የቆረጡትን ትኬት ነው የፈለኩት ተስብዬ።
በቃ የ cashier ቱን እልክልሃለሁ። ጠብቅ Excel ነው አዎ እልክልሃለሁ።
ኤርሚያስ ኩሎበር ሁለት ነው።
cashier ሁለት ማለት ነው።
አዎ አዎ በቃ ያው እልክልሃለሁ። የ cashier ሁለት ነው።
እሺ እሺ ተስብዬ እሺ እሺ